ሄሎ ወይ ተቋረጠ።
ተቋረጠ።
ረዱን አይ- ምንድን ነው?
ችግር የለውም ችግር የለውም።
ሄሎ እሺ በለት በቦታ ሄሎ በ- ሄሎ ሄሎ አቤት
ወይ ተቋረጠ። አባ አሁን ደውለልኝ ነበር አዎ አዎ ረዱ ብለህ I think።
እ ወይዬ ረዱ ወይዬ ብለህ ደውለልኝ ነበር አባ አዎ አዎ አዎ እኮ hi ልሻለሁ ቴሌግራም ላይ ብለኸኝ ነበር እሺ
እኮ ብለኸኛል። አልገባው ወይ ተሳስቼ ነው ይቅርታ።
አልተሳሳችሁም ኧረ አልተሳሳችሁም አሁን እኮ ወ- እንትን ብሎልኝ ማለት እንዴት ነው withdraw ማድረግ የምችለው ብዬ እየጠየኩሽ እኮ ነበረ እኮ ረዱ ብለህ ደውለህ ነበር አይደል?
አዎ አዎ እኮ እንትን በልልኝ እ፣ እሺ።
hi በለኝና እዛ ላይ withdraw እንዴት እንደሚደረግ ልላክልህ።
እሺ እሺ እሺ
እየላክልኝ ነው። ሄሎ ሄሎ
አቦ ሼባ ሄሎ ሼባ